በሰላም ጤና ይስጥልን ቤተሰቤት
አሁን ትኬት ተመላሽ ጠይቄ ነበረ እሺ
እና account ኡ balance ኡ አልጨመረም። እዛው እንዳለ ነው የነበረው።
account ላይ ነው ያልጀመረ አ
እንትን ነግረሃታል?
ምን
cashier code ኡን
cashier code አዎ ነግሬያታለሁ። ሁለት ትኬት ተለቆልሃል ብላለች፣ ግን account ኡ ጋር አልጨመረም፣ balance ኡ አልጨመረም።
እስኪ ለኔ ንገረኝ። ticket ID
ዘጠና ዘጠኝ ሰባ ዘጠኝ
እሺ፣
አርባ ሰባት ሶስት አርባ ሰባት ሶስት
በወረቀት እኮ ነው የቀ- እ፣ ቆረጥኩ አይደል?
አ በወረቀት ነው የተቆረጠው።
ቤቲ ስሪ ጋር እኮ ተከፍሏል። check አ ቤቲ ስሪ የሚለው ጋር
ምን ጋር
ቤቲ ስሪ ሂደህ ቤቲ ስሪ?
ሱቅ ላይ ነው የምታወጣው።
ምንድን ኤ፣ ሱቅ ላይ ነው የምታወጣው ፎቅ ከሱቁኝ እኮ ነው የደወልኩልሽ።
እኮ ሱቅ ላይ ግን መጥተዋል ነው የምልህ።
እም?
መጥተዋል search አደረከው?
ምን ብዬ ነው search ማድረገው?
cashier ነው hello አ ትኬቱ ለ cashier ስጠው።
እሺ እሱ scan አድርጎ ይመጣለታል። እሱ ነው ብሮ የሚሰጥክ።